ማለት ነው። በአኮም ልርዳዎች
ሄሎ ሲስተር ሰላም ነሽ?
እግዚአብሔር ይመስገን።
እስከ ትላንትና ምን ሆነሽ? ዲቦሲድ አስገብቻለሁ እስካሁን ገሰ የለም።
እኛ ጋር ደውለው አስመዝግበው ነበር
አዎ ሳንተም ሲቢ ብር በሲቢ ብር። እሺ ስሞትን ይንገሩኝ።
አዎ በሲኒየር በሲኛው አካውንት ነው በሲኛው ቁጥር በዚህ ቁጥር ነው።
አዎ እሺ ስሞትን ይንገሩኝ።
መሐመድ አሊ ነው እሺ ደንበኛች እያየሁሎት ነው። ትንሽ መስመር ላይ ይጠብቁኝ።
አ፣ ደንበኛ ነው። መቶ ስልሳ ስምንት ብር ነው ትላንትና አስ- አራት ሰዓት ምናምን
እሺ ደንበኛችን እኛ ጋር ደውለው ከነበረ እዚህ ስለሚመዘገብ እያየሁሎት ነው ያለሁት።
እሺ እሺ
እሺ ደንበኛችን screenshot ልከውልን ነበር።
ስልኬ screenshot ልከው ነበረ።
አዎ በሲኛው ቁጥር ነው
screenshot የላኩት
መቶ ስልሳ ስምንት ብር
መ- መቶ ስልሳ ስምንት ብር
አዎ ያ ብቻ ነበር ለማ- ለ- የሞከሩት ለማስገባት። ሌላ ብር አልነበረውም።
deposit ና
screenshot ልከውልን ነበር ቴሌግራም ላይ
በሲኛው ቁጥር እ በእኛ አይ በእኛ በቴሌግራም ቁጥራችን screenshot online ነው ኦንላይን ነው አዎ
እሺ አናግሪ
እሺ ቁጥር ልስጦትና ይላኩልን screenshot ኡን።
እሺ እሺ ቁጥሩን የያዙ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
እሺ
በዚህ ይላኩልን እና screenshot ኡን
እሺ
እዛ እንዲሰራል ኮምፒውተር system ግን ኮምፒውተር system አይሻ
ቴሌ የቴሌግራም ቁጥር ነው አሁን የነገርኩት።
እሺ እሺ ቴሌግራም ላይ ይላኩልን።
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ በዚህ ቴሌግራም ላይ ነው የሚልኩልን። ሌላ ምረዳዎት ነገር አለ?
አይ እስከ ትናንትና የሚጠብ
እሺ ደንበኛችን ይላኩልን እና እኛ ባለሙያዎች እንዲሰራ እናደርግሎታለን። ስለ ደወሉ